ሄሎ አብሮ ይስጥልን ጳውሎስ ከወሎ እሺ ጳውሎስ እንትን ሀምራ አምስት ካሸር ልኮ ነው ነበረ ካሸር ስንት ካሸር ዋን ሀምራ አምስት እና ሊ- ሀምራዊ አስራ አምስት
እሺ ሀምራ አስራ አምስት ሌላ አለ ሌላም ካለ ይከፈት። ሌላውን አላውቅኩትም። እስኪ ሌላም ያለ ካለ ይከፈት እንዳለ እኮ ያንተን ሀምራዎች በምን ላይ ያቷል ሲኖር ወደ ቴሌግራም።
እንትን ቴሌግራም ላይ ቴክስት አድርግልን እሺ ቴሌግራም አሁን ወደ ተራራ ወጥቼ ሆነ ለዛ ነው አይሰራልኝም። ወደ ቤተክርስቲያን እየሄድኩ okay እሺ ለዛ ነው። እሺ እሺ፣ አስራ አምስት አስራ አምስትን አመሰግናለሁ።
አደላለሁ እሺ እሺ፣ አመሰግናለሁ።
ችግር የለውም።
እ